ምን ነው ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወዳው።
hello ጤና ይስጥልኝ። ሁሉ ስፖርት ነው የምንወዳው።
አብሮ ይስጥልን። ምንድን ነው ሳንቲ ብያለው እኮ አልወስድ እያለ ነው። ምንድን ነው ችግሩ?
የሚሉትን screenshot አድርገው በቴሌግራም ላኩልኝ። ስልክ ቁጥር ልስጦት ያዙ።
እ እ
የሚሉትን screenshot አድርገው የላኩልን በቴሌግራም ስልክ ቁጥር ልስጦት ያዙ።
እሺ እሺ፣ ቆይ አንዴ አ፣ ቆይ ቆይ እስኪ ንገረኝ።
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ፣ በዚህ ላኩ። መልካም